ሰላምታ ናት፣ እሷ የኔ ናት። ሰላምታ ናት።
ሌላው ሚስቱ ሰው መጣ ምን አልከኝ? እሺ ካሸር ኮዱን ትነግረኛለህ? አስር ሰላሳ ስድስት አስራ ዘጠኝ
የሚል ነገር ካላችሁ ልንገራችሁ። ሰላምታ እንዳውጭ
ብዙ ሎስት የሆነ ማንች አለው። እሺ ቲኬቱ እ?
ወደ ስምንት ጨዋታ ሎስት አለው ስለዚህ የለውም የለውም? አ